ሰላም ጤና ይስጥልኝ። ሄሎ
ሄሎ ሰላማት ሰላም
እንትን ሽንኩርት ነ- ቀይ ሽንኩርት ልውሰድ ብዬ እሺ
አንቴልድ ነው ብሉ ነው ኮምፕሊት ነው።
ሴል አድርጎ ነው አዎ ሪፈንድ አልገባኝም።
አልገባም ሪፈንድ አዎ Hello አምስት ኪሎ እሺ refund ዛ ስልክ ቁጥር ይንገሩኝ እስኪ check አድርገው እ?
ስልክ ቁጥር ይንገሩኝ ስልክ ቁጥር ዜሮ ዘጠኝ አዎ አስራ ሶስት
እሺ
ሰላሳ አራት
እሺ ሀያ ሰላሳ አራት ነው
እ ሀያ ሀያ ሰላሳ አራት ሀያ
ዜሮ ዘጠኝ አስራ ሶስት አዎ ሀያ
እሺ ሰላሳ አራት ሀያ እሺ ሀያ
አዎ
በሻዱ ነው አዎ
Okay cancel አድርጎ ነው ሰላሳ ሰባት ብር አዎ
እሺ ዛሬ refund ይደረግልዎታል ሰባት መቶ ሰማንያ ብር ነው አጠቃላይ የ group ኡ አዎ
እሺ የኔ እሺ ዛሬ ብቻ ነው ሪፈንድ የቀረው መሰለኝ።
በቃ ሪፈንድ እናደርጋለን ዛሬ አይ፣
እሺ እሺ